hello hello፣ እንዴት ዋላችሁ? ደህና ዋላችሁ?
እግዚአብሔር ይመስገን። ሰላም አሉ?
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
ማስታወቂያውን አይቼ ነበረ እና ይሄንን ቁጥር አገኘሁ። ይሄ stand-up comedy
እሺ፣
እኔ የምልሽ ምን?
እንዳትስቂ፣
አስቀ- ፀጉሬን መኝታ ቤት የተውኩትን ልሰማ ፈልጌ ነው።
ምን አለኝ?
ፀጉሬን መኝታ ቤት ባልና ሚስት ሳሎን ፀጉር መኝታ ቤት አለ
እሺ።
ማስታወቂያው ላይ አላ- አል- አልሰማሽውም አንቺ?
አይ በ- አሁን ለመቀ- ለማየት ፈልገው ነው።
አሁን okay በይሽ። እኔ የፈለግኩት መቼ ነው ይሄ stand-up comedy ው? የት ነው? በስንት ሰዓት ነው?
ባለፈው የፊታችን ቅዳሜ ነበር።
ወይ አለፈ እንዴ?
ነው? አዎ
ቅዳሜ እኔ እኮ ገና ሐሙስ ምናምን መስሎኝ ነበር።
አይ አልኳለኝ። አዲስ የሚመጣና ያው እናሳውቃለን፣ ማስታወቂያ እንልካለን።
እም፣ መቼ አካባቢ ነው የሚቀጥለው?
እኛ አታውቂውም?
አይደለሁም። አዎ ገና ነው። schedule አላደረግንም።
እሺ ቴንክ ዩ እሺ፣ አመሰግናለሁ። መልካም ቀን።